ሄሎ ሄሎ አቤት ጌትነት እንዴት ነህ?
ደህና ነኝ እግዚአብሔር አለን ይመስገን።
አለን እግዚአብሔር ይመስገን። ዋትሳፕ ላይ ተሻለ ነበር እና አ አልገባኝም። ጥያቄ ምን ነበረ?
እንትን አስቼ የሚለው ሾፕ ላይ አሴ አ፣ አሺ፣ ጎልደን
አ አ ጎለሬ እሺ ኬኖና እንትን አስቸግሮ ነበርና ኦኬ በራሱ ሰዓት አሁን ተስተካክሏል።
ተመልሷል።
የጂአሩ ማለት ነው። አዎ ተመልሷል።
እሺ አሁን ግን ኬኖ ብቻውን እ፣ እንድጭንለት እየጠየቀኝ ስለነበረ እንዴት ላድርግ ልብስ እ፣ እዛው ሾፕ ነው ኬኖ ብቻ የሚጫንለት አሁን ጂአሩ እየሰራ እያለ እ፣ ሌላ አንድ ቲቪ ተጨማሪ አድርጎ እ፣ እኮ ያ- ኬኖ እንትን ማለት የጂአሩን ማለት ነው አይደል እያልከኝ ያለው?
የጂአሩን አይደለም ሌላ ባል ብቻውን ኬኖ እሱ እኮ እንደ ልክ እንደ ደ- አንድ በአንድ ሲስተም ላይ አይሰጥም፣ አንድ እንትን ላይ አዎ አይሰጥም።
አይ ክሬት አድርገሽ ብትለኪ ኖርማሊ ክሬት ተደርጎ እ፣ እንትን ለማለት ነው።
ምን ክሬት ማለት እንደ አንድ ተጨማሪ ሾፕ ሾፕ ተቆጥሮ ማለት ነው። ኦኬ ግን እንትን ነው እሺ፣ ቢያንስ እሱ ራሱ ከተደረገ የሆነ በቂ ሾፕ የለምና አንድ ቼክ አድርገን እንመለስልክ።
እሺ። በእንትን ነው የሚሰራ ብለሽ ነው?
እህ ኢንተርኔት በኢንተርኔት የሚሰራ በኢንተርኔት ነው የሚሰራው እሱ የኬኖ ከሆነ እም፣ በኢንተርኔት ነው የሚሰራው። በዲሽ የሚሰራው የውሻ እና የፈረስ ነው።
ኦኬ። በ
የተኛው በ- ነው አይደል ዲሽ የፈለግከው የሚሰራው?
አንተ የሬዱን?
ኦኬ። አዎ ሬድ ኬን ነው።
አዎ እኮ አዎ። በዲሽ የሚሰራው የውሻ እና ፈረስ ብቻ ነው።
አዎ፣ ውሻ ፈረሱ ስንት ነው? የውሻና ፈረሱ ላይ
እ፣ ማለት ስንት ነው ስንት ስንት ቁጥራቸው?
ስንት ፈ- አዎ፣ ስንት አዎ፣ ቁጥራቸው ስምንት ነው።
ስምንት ነው።
አዎ
okay። እሱ ችግር የለውም። እሺ፣ check አድርጊልኝና ከዛ አሳውቂኝ።
በቃ shop ከመጣ እንዴት እንዳለ
እሺ፣ ዋትስአፕ ላይ እንትን እሺ እሺ ጌትነት እሺ